Hela.
હેલો હેલો હવે?
આવને તો બોલ.
Yes, આ- આવને તો R E A I E A
አራት ዜሮ አራት ጊዜ ዜሮ ሰላሳ ሰላሳ ሰላሳ እንዲሁም ሰሞኑን ስደውልልኝ አላለቀም ስለኝ ነበረው አይደል? በሜሞሪ አሁን ደግሞ ሁለተኛ ወር እየሆነ ስለሆነ የአመታ በሜሞሪ ያለብኝ ገብቶ ደግሞ እ፣ አመታ ያለብኝ ደግሞ በምን የሚገርም ነበር ያስገባው ነበር?
በብልሽት ነበር የገባው
ክፍያ ከፍለ ነበር?
አልከፈልኩም አልተነገረኝም ገና
እሺ ልደውልልሽ።
እሺ፣ እሺ፣ እሺ።